hello hello፣ አቤት።
ጤና ይስጥልኝ።
አብሮ ይስጠን።
ሰላም ነው? ዶክተር አሸናፊ እግዚአብሔር ይመስገን። አዎ ነኝ።
ከኢትዮ ቺክን ነበር የደወልኩልህ። customer care እሺ።
team እሺ፣ እሺ።
እ፣ ሶስት complaint ኦች ነበሩ። ኢሜል አድርጌልህ ነበረ፣ አይቻለሁ። አዎ ማታ አይቻለሁ።
አይተዋል።
ጭት ላይ ስለነበርኩኝ ያው እንትን አላልኩልም፣ response አልሰጠውም፣ ግን አይቻቸዋለሁ።
እህ፣ ሶስቱንም አውቃቸው ስለሆነ ችግር የለውም። አይ- አይ- አይተናቸዋል። የመጀመሪያውንም አይተነዋል።
okay እንትን ነው already condition እየጠየቅን ስለሆነ ችግር ም።
የለውም። እጁ ላይ ስላለጃጁት okay፣ ያው response የምንሰጠው እሺ፣ እ፣ ነገሮችን ከጨረስን በኋላ ነው። ግን አግዞታል፣ አይቶታል። team ኡ ሄዷል።
okay፣ እ፣ ያው response ያለው እሱ ሰጡኝ ያላችሁ አትሰጡኝም አይነት ነገር ነው እንጂ እህ፣ ሌላው ነገር እ፣ ያለቀ ነው የሱ።
okay፣ እ፣ ከዛ ውጭ የሐዋሳዎች ቆየብን ያሉት የ system ችግር ስለነበረ ነው።
እህ፣ እሱ ተስተካክሏል። አርብ ይሰጣቸዋል። አሁን ከነገ ወዲያ okay፣ delivery የሚደረግ ነው።
okay፣ እ፣ አንደኛው ደግሞ የማን ነበረ? ሶስት- ሶስት ነበር አይደል ያየው?
አዎ፣ ወንድሙ እ፣ ኦዳ ለምለም አረጋ አዎ አረጋና ደግሞ ሌላ ማን ነበር?
እ፣ ሶስት ናቸው። ኦዳ ለምለም ማህበር አዎ የእነሱንም ማየት አዎ የእነሱ እንትን ነው ቁጥር ስህተት ነው።
እ፣ በእርግጥ ያው risk ኡን share ያደርጋሉ እነሱም ግን እንትን okay።
እንላለን እ፣ ምክንያቱም ያው customer ኡ እህ፣ የሚመጣለት ነገር ቆጥሮ አይቶ የመረከብ ግዴታ አለበት።
አዎ፣ so እነሱ በሰዓቱ ቆጥረናል ልክ ነው ምናምን ብለው ነው ፈርመው የሄደው። ሾፌሩ ግን እህ፣ ከዚህ በኋላ ቁጥር እንደተሳሳቱ ነው የነገሩ።
okay፣ anyways አዲስ ስለሆኑ ነገሩን አስረድተናል።
እህ፣ እ፣ በራሳችን መንገድ solve እናደርገዋለን። እሱንም አውጥተናቸዋል። ችግር የለውም። ያው ስለዚህ customer መልስ ስለሚፈልግ ወዲያው አየር ላይ ስለሚፈልግ ነው እንጂ አዎ፣ ሁሉንም take care ያደረግነው ነገር ስለሆነ okay፣ ችግር የለም። መልስ የሚሰጥባቸው ናቸው። ጠቅላላ ምንፈታቸው።
በጣም ጥሩ progress ኡን ለማወቅ ነው። በጣም አመሰግናለሁ ዶክተር።
እሺ እሺ እሺ